ሄሎ ወይ ጆስ እንትን ሱራፌል ይቅርታ፣ አቤት በጣም አቤት።
ከጆሲ ስላስክ ጆሲ ያልኩኝ አዎ እንደምን ትችያለሽ።
እ?
አሃ፣ ያው ይው።
እሺ፣ በቃ ምግቡ ምግብ ቤት መልሶና መልሻለሁ በለኝ እሺ።
እሺ ምግቡ ምግብ
አዎ መቀበል አልችልም አለች ካስተመሯ።
አዎ እኮ አልቀበልህም አሉኝ እኮ እኔም ደው ደውዬ አዎ ግን የ- ይሄን ቼክ ማድረግ የሚችሉት ሌላ ዲፓርትመንት ስለሆኑ እ እነሱ መጠበቅ አለብኝ ነው እና አሁን ግን መልሰውን መልሰው እሺ እ፣ በቃ መልሻለሁ። ምግብ ቤት ሆነ እሺ እሺ በቃ ችግር የለውም አሳውቅልሃለሁ። ግን check ስለሚያደርጉ ቶሎ ቶሎ መልሰው እ፣ በቃ እሺ መልሼዋለሁ። ችግር የለም አሳውቂ።
እሺ እሺ አሳውቅልሃለሁ ሱራፌል እሺ አመሰግናለሁ።
እሺ